በፍቅሯ እኔ ደክሜ የኔ ቆንጆ ናት ብዬ እንዳላየዋት ቆሜ እሷን ስከተላት በፍቅሯ እኔ ደክሜ አህ፣ ዞራ ዞራ የኔ ናት ዞራ ዞራ ዞራ ዞራ የኔ ናት ዞራ ዞራ አህ፣ ዞራ ዞራ የኔ ናት ዞራ ዞራ ዞራ ዞራ የኔ ናት ዞራ ዞራ ሳቅ ያጀበው ጥርስሽ ይማርካል ውቡ አይንሽ የእኔ ነሽ የኔ ብልሽ ስመኝሽ ምነው ቆየሽ ላሙን ተላብሶ አሴት ደግሶ ከአንደበትህ ቃል ወርሶ ስሟን ካፌ ላይ ከልቤ ደርሶ መቻል ቃል ፈሶ ፈሶ ቀሚሷማ የጨዋ ነው ልንገራችሁን ያምናታለሁ የታደለች ሁሉም ባንዲ እግረማችሁ እሷን ማውደድ